ከመፍጠር የተነሳ ለማንኛውም ድርጅቶች ልክ transportation ስትሰሩ ኮሚሽን ይቆረጣል። እኛም እንደ ድርጅት hello hello፣ ይቅርታ በጣም ተቋርጦ ነው ይሰማል? አሁን ይሰማል? እሺ ዜሮ ዘጠኝ አስራ አንድ ሀያ ስምንት ሀያ ዘጠኝ
በ marketing agent ኦቻችን ተመዝግበው ነበር
Hello እና ከሚያገኘው የአስር percent commission ላይ ያው አስር ፐርሰንት ዜሮ ዘጠኝ ስድስት percent ወጥቶ አራት
ይቆራረጣል በጣም ዜሮ ዘጠኝ አንድ አንድ እሺ ሀያ ስምንት እሺ ሀያ ዘጠኝ እሺ አስራ ስምንት አስራ ስምንት አዎ እሺ ማን ብዬ ልደውል?
ኢልያስ ኤልያስ እሺ በጣም አዎ።
ነው የማመሰግንሽ።
እሺ መልካም ቆንጆ።
ቀን።
መልካም እሺ thank you እሺ